order አልታዘዝም ብለሻል?
አልታዘዝም አልታዘዝኩም አለች።
እሺ እዛ ከሆንክ ታገናኘኛለህ እንዴ?
ሄሎ
ሄሎ ጤና ይስጥልኝ። ኬቢ ነው እናቴ?
ናው ኬቢ ነው።
ከቢዩ ነበረ በመቶ ሁለት ሀምሳ ሶስት ሰማንያ አምስት order አልታዘዛችሁም?
እኔ አልታዘዝኩም፣ አልተደወለልኝም። አዎ
እሺ እሺ እናቴ check ለማድረግ ብቻ ነው።
nice
ዮሐንስ አንዴ ጠብቀኝ፣ እሺ አንዴ ጠብቀኝ፣ መልሼ እደውላለሁ።
ሌላ ኦርደር አለኝ ተቀራኒ እሺ አ- እ ተቀራኒ ኦርደር አለኝ ለኔ
ተቃራኒ ኦርደርማ ተቃራኒ ቦት ላይ ነው የምታሳውቀው አይደለም።
እ ይህን ይህን ጨርሼ ይህን እሰራለሁ ብዬ ነው ያዝኩ፣ ግን እ፣ ስለማልችል ቆይ እሳት ይወጣብኛል።
እኮ አሁን እኮ ነው መልሼ የምደውለው። ልክ ጠብቀኝ አንዴ